Hello. Hello.
hello hello። አ- አይሰማም?
ይሰማል? ሰላም ነው?
አለን አለን። እንትን betting ከፍቼ ነበርና ስፖርት ማለት account ዛሬ እሺ እንደ- እንትን ብሩን እንዴት አስገባው ስላው ላይ ማለት ነው። ዜሮ ብር ነው።
ምንድን ነው ያልከኝ? እንደሚ ድምጽ ብዙም አይሰማም።
ብር- ብሩን እንዴት ነው ማስገባው? ዜሮ ብር ነው። አዲስ ነበር የከፈቱት።
እሺ እ፣ ቴሌግራም ላይ ሀይረዱ በላኝ እና step እንዴት እንደሆነ እልክልሃለሁ። እሺ
እሺ። እና ደግሞ እ፣ ስን እንዴት ነው ስንበላ ምናምን betting ኡ ላይ percent ኡ
ምን አልከኝ?
አ- agent ነኝ እኔ።
ገባኝ። ሰማንያ አምስት እኮ አንተ- percent የኛ ነው አሚን የእናንተ ነው። አስራ አምስት percent ኡ ደግሞ የኛ ነው።
hello ማ virtual ኡ ላይ
virtual ኡ ላይም ለመጨመር ነው ታውቂያለሽ። አሰበጠበ ጸጋዬ ነኝ።
እኮ ጸጋዬ የነገርኩ እኮ ነው። ሰማንያ አምስት percent የእናንተ ነው። አስራ አምስት ሰማንያ percent አምስት?
የኛ ነው። አዎ betting ኡ የኬኖ ማለት ነው።
ኧረ አረ ማለት betting ኡ ነው እኮ betting ኡ ነው best betting ኡ ነው።